ትላለች።
ሄሎ፣ ሰላም ጤና ይስጥልን ሰላም ነው አለ እንዴና አለን። ትላንት withdraw ስል limit ምናምን ይዘዋል አለኝ።
ምን አልከኝ ወንድሜ?
withdraw ሳደርግ limit ምናምን አለኝ ትላንትና።
okay limit ያለች ምንድን ነው?
እም።
እ፣ ከስንት በላይ ነው ያወጣው?
አይ ብዙ አውጥቼ ነው ብዙ ጊዜ አዎ።
transaction እንጂ ትንሽ ብር ነው፣ አራት መቶ ብር ነው።
አራት መቶ ብር አድ- ያ ዛ- ማለት በሳምንት ውስጥ ያወጣኸው አራት መቶ ብር አአ ትላ በአንድ ቀን በሳምንት አይ በሳምንት ስንት ነው ያወጣኸው?
በሳምንት እኔ እንጃ አላውቀውም።
አዎ አንዳንዴ ከመቶ ሺህ ብር ምናምን ካለፈ እንትን አይ ይላል።
እንደዛ አይደርስም፣ እንደዛ አይደርስም። ትንሽ ብር ነው እሺ deposit አድርገህ ነው ወዲያው withdraw ያዘዝከው?
አይደለም። ተጫውቼ ልክ እንትን ስል አዎ።
ከዛ withdraw ስለው ዛሬ ብዙ አወጣና እንትኑ ጋር ደውል ይላል።
okay እሺ እንትንህን upgrade አድርጉልኝ ብለህ ላክልን ቴሌግራም ላይ እ?
upgrade አድርጉልኝ ብለህ ቴሌግራም ላይ ላክልን።
አይ ይሄ እኮ እንትን ነው የሚለው ይኸውልሽ፣ withdrawal okay ብሎ
እኮ የሚልህን ላክልን መጀመሪያ የሚልህን ማለት ነው።
እሺ እሺ።
ከዛ አሁን በኋላ ቴሌግራም upgrade- ቴሌግራም አዎ።
በዚህ ስልክ ነው። እሺ